ሄሎ
ሄሎ፣ ይሰማል?
ሰላም ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ? ሰላም ብለሻል?
አለን አለን። ምን ልርዳዎት?
አይ ቀደም እንትን ካርድ ደውለው ነበረ። እሺ አዎ ደውያ ለሌላ ጊዜ ስሞላ ይቆርጥልኛል ለማለት ፈልጌ ነው።
በየስ ዕለታዊ ከሆነ ሁለት ብር ይቆርጣል። ሳምንት ከሆነ ደግሞ የሳምንት ሙሉ አይቆርጥም።
እሺ አንዴ ነው የሚቆርጠው።
አንደ ብቻ ነው።
አዎ አሁን የዕለታዊ ነው አስር ብር የቆረጠልኝ።
አዎ ሳምንታዊ ነው የተመዘገቡት። ሳምንት ሙሉ አይቆርጥቦትም።
አዎ ሚሴጁን መዝጋት ይቻላል?
መዝጋት ይቻላል። አዎ እሺ በስንት በስንት የሚዘጋ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር